ሄላ ጤና ይስጥልኝ።
አብሮ ይስጥልን። ሰላም እንዴት ነሽ?
እግዚአብሔር ይመስገን።
አለን ዶንኪቲ ባር ላይ አዎ ድንቅ ነው።
እሺ እንትን ፕሮሞሽን ለማሰራት እንፈልግ ነበር እና
እ ፓኬጆችን እንዲልኩልን ፈልገን ነበረ ለድርጅታችን
ምንድን ነው የሚያሰሩ?
ሪል ስቴት ነው እዚህ ሀያት ላይ ሂል ቦታ የሚባል አለ እሱን ማስታወቂያ ለማሰራት እንዲሰሩልን ነበረ
እሺ ስሞት ማን ነው?
እኔ ኤፍሬም እባላለሁ
ኤፍሬም ንጉሴ
ስልክ ቁጥር ይንገሩኝ አንዴ። ነው ይሄ ነው ዘ- ዜሮ ዘጠኝ ሀያ ሶስት እሺ ሰማንያ እሺ ሀምሳ ሰባት ዘጠና አንድ እሺ መዘግበውና ይደወልለታል። ስለ ደወሉ እናመሰግናለን።
እሺ እኔ መቤት አመሰግናለሁ።
እሺ